hello አይሰማም ድምፅ ትንሽ
ይሰማል።
አይዋ ሰላም ነው።
እግዚአብሔር ይመስገን።
በረራ አለ እንዴ ከኮምቦልቻ አዲስ አበባ ለመቼ ነው የፈለጉት?
ለሐሙስ
ለአንድ ደቂቃ ይጠብቁኛል ይሉ እ?
ለአንድ ሰው ነው?
አዎ ለአንድ ሰው እሺ፣ እያየሁልዎት ነው። አንድ ደቂቃ
እሺ
ለሐሙስ ጠዋት ሁለት ሰዓት ከሀምሳ የሚነሳ አለ። አራት ሰዓት ሁለት- አስር አለ። አምስት ሰዓት፣ ስድስት ሰዓት ከሩብ፣ ዘጠኝ ሰዓት ተኩል እና አስር ሰዓት ከሰላሳ አምስት አለ።
እ፣ ቢያንስ አምስት ሰዓት ከምናምን የአንድ ሰው የያዙልኝ እንደዛ
አምስት ሰዓት ላይ አ፣
እሺ፣ እሱኛው አራት ሺ አራት መቶ ስምንት ብር ነው።
አራት ሺህ አራት መቶ ስምንት ብር
እ፣ የ- እንደዚህ ነው ዋጋ ሁሉ እሺ የሁለት ሰዓቱ ይጨምራል። ሌላው ተመሳሳይ ነው።
በቃ እሺ ችግር የለም እሺ
ማን ልበል? ሙስሞትን
መሐመድ ኢማም መሐመድ ኢማም
መሐመድ ኢማም አ
የአያት ስም ይነግሩኛል?
የተጓዥ ስም አ
መሐመድ ኢማም አሊ
ይማም ነው ኢማም ነው ይቅርታ፣
ይህ ኢማም
ይማም።
አ ይህ ኢማም አሊ እሺ። ቴሌግራም ይጠቀማሉ በዚህ ስልክ?
አ ቴሌግራም ይጠቀማሉ በዚህ ስልክ?
አዎ እሺ መክፈያ አማራጮቹን እዛ ላይ እልክልዎታለሁ። በሁለት ሰዓት ውስጥ ይክፈሉ። ከዛ እሺ።
የከፈሉትን ደረሰኝ ይላኩልን። ጽሁፍ
አይ እሺ እሺ። እናመሰግናለን ስለደወሉልን። መልካም ጊዜ።
አይ እሺ